ጤና ይስጥልኝ ተድላ አምቡላንስ ባክዎ ምን ልርዳዎ?
ሰላም ነው?
እግዚአብሔር ይመስገን።
ደህና ነዎት?
ሄሎ ሄሎ ጤና ይስጥልኝ ተድላ አምቡላንስ ድርጅት ምን ልርዳ?
እ?
ተድላ አምቡላንስ አምቡላንስ ፈልገህ ነው?
ምን ምን?
አምቡላንስ ፈልገህ ነው?
አልተሰማኝም?
አምቡላንስ አምቡላንስ ፈልገህ ነው ወይ?
አዎ።
ከየት ወዴት ነው የፈለግከው?
እ?
ከየት ወዴት ነው የፈለግከው?
ቃሊቲዮ።
እ? ምን እንዳልኩ ሰምተኸኛል?
እ?
አምቡላንስ ይሄ የአምቡላንስ መስጫ ድርጅት ነው። አምቡላንስ ፈልገህ ነው?
አዎ።
ከየት ወዴት ነው የፈለግከው?
እንግዲህ ደስ ወዳለ ሰንች።
አምቡላንስ ታውቃለህ አይደል?
አዎ።
እኮ ይሄ ታካሚዎችን ከአንድ ቦታ ወደ አንድ ቦታ የምናዘዋውርበት ድርጅት ነው እና አምቡላንስ ፈልገህ ካልሆነ መስመሩን ለሚጠቀሙት ሰው እንትን አየር ወይም ደግሞ መስመር አትያዝባቸው።
አይ
አስፈላጊ ለሆነ ለሆኑ ሰዎች መስመሩን እያስያዝክ ከሆነ አምቡላንስ ፈልገህ ካልሆነ ስልኩን ልዘጋው ነው።
እሺ እሺ በቃ ይቅርታ።
ችግር የለውም። ችግር የለም።
እሺ።